Hello ሰላም ጤና ይስጥልን ዮርዳኖስ ከ We Plus ነበር ምደውለው የእኛን application አውርደው ነበር አይ አላወርድኩም።
አላወረዱም አ
እሺ አ፣ አምጥቶልኝ ነው ዮርዳኖስ ምስጋና ይላል
እሺ
አይ የእኛ application አውርደው የተመዘገቡት ግን አሽከርካሪዎች የሚመዘገቡበት ላይ ነው እና አሽከርካሪ ካልሆኑ ተጠቃሚ ከሆኑ challenge ኡንም አይተው ከሆነ የተመዘገቡት We Plus Solution user የሚላል እና እዛ ላይ register አድርገው አሸናፊ የሚያደርገውን referral code እዛ ላይ እንዲያገኙ ነው። ካልተመዘገቡም ከ Play Store ወይም ከ App Store ላይ አውርደው ማየት ይችላሉ። እሺ፣ አመሰግናለሁ።
እሺ ዲ እሺ